አቤት
ኧረ እሱ voucher ወደ account account የለም
ሄሎ አምስት ሺህ
ቆይ አንዴ ጠብቅ hello ጤና ይስጥልኝ
አራት ሺህ voucher voucher
በቮቸር
ቮቸር ወደ አካውንት ወደ አካውንት የለም አራት ሺህ
በ voucher withdraw አድርገህ ነው እኮ እንደዛ ከሆነ አቅራቢያ ካለ የ Best Bet ሱቅ ነው ብሩን መውሰድ የምትችለው። ካልሆነ ደግሞ ወደ Best Bet account መልሰውና ወደ ባንክ ድጋሚ መላክ ትችላለህ፣ በ SantimPay ወይም በ Chapa ወደ ወደ Best Bet account እኮ ለመመለስ ከሆነ ልንገርህ፣ አንተ ስለሆንክ access ኡ ያለህ እንዴት መመለስ እንዳለብህ ልንገርህ።
voucher አራት ሺህ አለ balance ገባ ጉሌ ይህ Best Bet የለም አራት ሺህ ንገረኝም አንድ የ Best Bet ቁጥርህን።
ዜሮ ዘጠኝ እሺ
ሀያ ሁለት እሺ
ዜሮ ዘጠኝ አስራ ሁለት አስራ ሁለት ዜሮ ዘጠኝ አስራ ሁለት እሺ
ሀያ ሰባ
ሀያ ሰባ
ሀያ ስልሳ ስድስት
ሀያ ሰባት ነው። እሺ ሀያ ሰባት ሀምሳ ሁለት ሀምሳ ሁለት ስልሳ።
መቼ ነበር?
አሁን አሁን ነው። እሺ
አዎ
መቼ ነበር withdraw ያደረከው?
መኪና ነበር ቀኑ ዛሬ ነው?
አዎ አሁን አሁን አስራ አምስት
ቀኑ ዛሬ ነው?
አዎ እሺ እም፣ አዎ በ voucher ነው። ስለዚህ እንትን እናድርግ፣ ኮዱን ልንገርህና deposit የሚል ላይ ግባ።
ሶስት ወደ አካውንቲ ወደ ዘብስቴ
እኮ ወይ ቴሌግራም ካለ hi በለኝና በፎቶ ልላክልህ step ኡን እንዴት ማስ- መመለስ እንዳለብህ። እኔ access ኡ የለኝም ያንተን account access ስለሌለኝ ልመልስልህ አልችልም፣ ግን step ኡን ልነግርህ እችላለሁ። ቴሌግራም ላይ hi በለኝና በፎቶ ልላክልህ والله الكلام انا ما قرنيه لكن እ
قبل علمك قلت قبل انا ምን
ترى አልከኝ?
شيء وين ترى شيء قبل አይ አልገባም። በ- በ voucher ነው። ስለዚህ አቅራቢያ Best Bet ሱቅ ከሌለ ወደ Best Bet account ነው መመለስ ያለብህ። እንደዛ ደግሞ አየር ወደ- ማድረግ- እኮ እንዴት ወደ እንደዛ Best Bet- ማድረግ እንዳ- ወደ Best Bet account መመለስ የምችለው አንተ ነህ።
اه اه ስለዚህ
اه
እንዴት መመለስ እንዳለብህ ልንገርክ።
ترى صديق አምስት አምስት ሺህም አለህ አይደለ?
امسك شيء
ወደ يلا ቴሌብር كنت ها وتلابر ልመልሰው ወደ Best Bet account ወይስ ወደ ቴሌብር ይግባ?
وتلابر كده
ወደ ቴሌብር ይግባ confirm ላድርገው ወይስ ወደ Best Bet account ልመልሰው?
ايش ارى شيء ارى شيء
አምስት ሺውን ልመልስልህ ወደ Best Bet account።
اه اه እሺ ይኸው ይሄኛው ተመልሶልሃል። እሺ ወደ account አራት ሺው ግን okay ጀምር ገብቷል እኮ
ارى شيء كده ቆይ አንዴ። እሺ ማን ጋር አዎ።
እንደገባ ሌለ
ايش هي
ወደ ራስህ ገብቷል። ወደ ራስህ account كده አዎ ارى شيء كده አዎ አዎ
ايش هي እሺ